ሰላም ጤና ይስጥልን በሽታ ቤት hello ሰላም ነው sister።
እግዚአብሔር ይመስገን። ምን ነበር?
okay fifteen December
okay
I was withdraw nine hundred again and three hundred two times when when I withdraw nine hundred and three hundred two times
when is the date
እ
when is the date እስካሁን አይገባም።
ቀኑ መቼ ነበረ? ቀኑ ቀኑ
fifteen December እ እ fifteen December one okay December okay okay አንዴ ጠብቀኝ እሺ ጠብቀኝ አንዴ ላይ ልክ ነው hello hello
sister
የቤት ቤት ቁጥርህን ንገረኝ
nine
okay
two eight
የደወልክበት ነው
yes እሺ ስንት ነበር ያልከኝ?
nine hundred one time again three hundred
እኮ በአስራ አምስት ነው ያልከኝ ቀኑ።
yes አስራ አምስት የለም ግን እዛ ላይ
አለ
የለም፣ እዚህ ጋር እያየሁት አይደለም።
እ ቀኑን በትክክል ያውና ንገረኝ።
ምን ነው sister ያ ቀኑ ልክ አይደለም።
ቀኑ ልክ ነው። አስ- አስራ አምስት በአስራ አምስት የለም። እሺ ሊልክ በአስራ አራት ሊልክ በአስራ እ?
አራት ሊልክ በአስራ አራት እ?
ሊልክ አስራ አራት ነው።
ሊልክ በአስራ አራት
እስቲ
ሶስት መቶ አይደለ ትሪ ሀንድረድ
የትሪ ሀንድረድ አጌን አንድ ናይን ሀንድረድ
የስ ናይን ሀንድረድ
ያ ሲስተር የስ የስ
አ እሺ ፔንዲንግ ላይ ነው እሺ ያለው ያ ለሳንቲም ፔ አሳውቀናል
ሳንቲም ፔን ነው አዎ ሳንቲም ፔ ነው አሳውቀናል ለሳንቲም ካዩ- ፔዎች
ካየ ካዩ ሪካርድ ካዩ ሪካርድ
ምን አልከኝ
ካዩ ሪካርድ ኢን ማይ ሬስት ቤት አዎ ያው እኛ መመለስ አንችልም ወደ ቤስት ቤት እነሱ ናቸው አሳውቀናል እነሱ ናቸው ወደ ቤስት ቤት የሚመልሱት ወይ ደግሞ ወደ ቴሌ ብርክ የሚመልሱት እነሱ ናቸው እሺ አይደለም ወደ ቤት ፊት መልስ በናት እኮ እኛ መመለስ አንችልም እነሱ ናቸው
ሄሎ ሄሎ
ወደ ቤት ፊት መልስ በናት እኮ እኛ መመለስ አንችልም ለ SantimPay አሳውቀናል እነሱ ናቸው የሚያስተካክሉት
ትናንትና ደውለ ማታ ደውለ ዛሬ እኮ ደውለ